Hello
wallet ኡ block ተደርጓል። ታውቂያለሽ ዜሮ ሆኖ እ አዎ በቃ እሱን ላኩልኝ።
አ እንትኑ wallet ኡ ተመልሷል ብለሽኝ እኮ አሁን በቴሌግራም ልከሽልኝ ነበር።
wallet ኡ እኮ አይደለም እ ወደ wallet ኡ ብሩ ያስተላለፍከው ብር wallet ላይ ተመልሶልሃል እና ብሩ ደግሞ አሁን wallet ኡ block ስለሆነ block ኡ መስተካከል አለበት መጀመሪያ። ስለዚህ ሂሳብ አሁን ምንድን- የሚለውን screenshot አድርገው ይላኩልኝ።
እ እንትኑም አለ wallet ኡን።
አዎ እሺ የብሎክ ምልክቷል ማለት ነው።
እሺ እሺ እሺ እሺ